ሄሎ ጤና ይስጥልኝ።
አይ ሰላም ነው።
እግዚአብሔር ይመስገን። ቆይ ደስኪ ትናንትና ሁሌም ለ- ለ stand-up comedy ለማየት
ተመዝግቦ ነበር ትናንት።
አዎ፣ ትናንት መዝ- ተመዝግበን ነበርና ትኬቱን እናገኛለን እና ከአንድ ሰዓት ብትሄድ በስራ ምክንያት ተሳ አስራ አንድ ሰዓት ፕሮግራም የሚጀምርበት ነው። ቀደም ብለው ለመምጣት ይሞክሩ።
እሺ፣ ቀደም ብለን መጥተን እናገኛለን ትኬቱን ብለን አዎ ማን ልበል ስሞትን?
ሚኪያስ እና አልታፈል
ሚኪያስ አ ሚኪያስ ማን ሚኪያስ ማን ብለው ነው ያስመዘገቡ ሙሉ ሚኪያስ ሙሉ ሙ- ሙሉ።
አ
እሺ ለስንት ሰው ነው?
እኔና ሌላ አለ አልታፈል ተመዝግቧል ትናንት እኔ ነኝ ያስመዘግበው ማን አሉኝ?
አልታፈል ከእርሶ ጋር ለስንት ሰው? ለሁለት ሰው ነው።
አይ ለእኔ ብቻ ነው ደውዬ ያስያዝኩት
okay ለእርሶ ብቻ። እሺ አ ለእኔና ስለዚህ ለሱ ይመጣል። ከእርሶ ጋር ለሁለት ሰው ማለት ነው።
አዎ
ጥሩ እሺ። ትኬቱን እዛው ያገኛሉ። እሺ reserve እናደርጋለን።
አይ
እሺ